ጤና ይስጥልኝ ቤስቲ
ኧረ የለም የሆነ አልበራልኝም ነበር።
እሺ cashier code ንገረኝ።
እሺ አንድ መቶ እሺ
ሀያ ሶስት
እሺ ሰባ ስድስት እህ አምስት
እሺ እሺ እንዴ አልታረመም። ለ provider ኦቹ ላክላቸውና ይታረምላል። እሺ እሺ ትንሽ ጠብቀህ check አድርገው። እሺ ስለደወልክ እናመሰግናለን። መልካም ቀን።
እኔም thank you ብያለሁ።